ሜትር ሀምሳ ብር ነው። አንቺ Hello, and have left my card.
ሰላም Hello, ሰላም እግዚአብሔር ይመስገን። እንትን ወደ ኤርፖርት ልሄድ ፈልጌ
መነሻ ቦታ የት ነው?
መነሻ እንትን ምንድነው አስራ ስምንት መቀሌ ሆቴል እሺ። ከዛ ወደ ኤርፖርት ማለት ነው።
አ፣ እሺ።
ዋጋቸው ስንት ነው?
እ፣ ከዚህ እዛ
እስኪ አንዴ
እሺ
Hello ወይማ እ፣ እስከ አራት መቶ አስር ይመጣል።
እሺ እሺ። እና አሁን ልጠብቅ ይደውላሉ?
አዎ አሁን ይደውላል።
እሺ እማዬ እሺ፣ እሺ፣ thank you